ጤና ይስጥልን
ወይ እናት የስልክ ቁጥር ትሰጪኛለሽ እንዴ ማናገር እችላለሁ አንድ ነጥብ አምስት ፓስተር ብራንቻችን ላይ ነው የሚገኘው መጥተው ማየት ይችላሉ አባት ነው እንጂ እዛው እዛው እዛው ነው ያለው አዎ ፓስተር ብራንቻችን ላይ አለ አንድ ነጥብ አምስት አንድ ነጥብ አምስት ስንት ነበረ ባንክ የሚመቻችበት አለ ያለ ሰባ ሁለት ትንሽ ነው ምናምን
ይሄኛው አባት እንትን ነው የሚከፈለው
cash
አዎ ሌላ ያየሁት ይሄኛው ደግሞ ሰባት መቶ ሺህ ብር ባንክ ይመቻችበታል ምናምን የሚል ነገር ሰምቼበት ነበር የምኑን
ለመኪናው ላይ ማለት
የፋይቴሉ አዎ ሁለት ሺህ አንድ መሰለኝ የሆነ ደቡብ ህዝብ የሚል
አዎ እኮ እሱ እንደዛ ነው
ካሽ ነው ሄሎ